አሎ ሰላም ነው አለን አለን ሰላም አለን። አሁን deposit አድርጌ ነበር ወደ እንትኔና እሺ ከ CBE ብር አልገባልኝ deposit ላ
እሺ አንዴ ስልክህን ትነግረኛለህ ዜሮ ዘጠኝ አስራ ሁለት
ዜሮ ዘጠኝ አስራ ሁለት እሺ ዜሮ አምስት ሰላሳ ሰባት ሰላሳ ስድስት
አሁን ነው አሁን ነው
hello አቤት ስንት ብር ነው ሰባት መቶ ብር
ሁለት ጊዜ ነው እንደ ላከው ምን አልከኝ?
ሁለት ጊዜ ነበር የላከው አዎ አዎ፣ ሁለት ጊዜ ይላል። አንደኛው ገብቷል መጀመሪያ፣ አንደኛው አልገባም።
አሁንም አሁን ገብቷል እሺ check አድርገው alright እሺ፣ thank you ችግር የለም